hello ጤና ይስጥልን። ዋሽንግተን የህክምና ማዕከል
ሰላም ናችሁ?
ሰላም
እንትን MRI አላችሁ እንደ ማሽኑ ነው?
አለን። አዎ
አረ የእንትን ማለት የ hip ማለት ነው የእግር
የእግር
እም፣
ምን የ- የእግር ነው የሚለው የታዘዘ hip hip ነው የሚለው ሂፕ hip test አ
እሺ፣ አንድ ጊዜ። hip hip joint ነው።
hip joint ነው አይደል? አብሽ hip joint hip x-ray hip x-ray እና MRI ም እንደ
አለን hip joint የት የቱ ጋር ቡልቡላ ቡልቡላ አላችሁ? ቡልቡላ ጋር x-ray x-ray ብቻ ነው ያለው እዛ MRI ያለው እዚህ እዚህ ነው።
okay ምን ያህል ነው ዋጋውን እስኪ ንገሪኝ። የ MRI ኡ ማለት ነው።
hip joint
እም፣ አምስት ሺህ ዘጠኝ መቶ without contrast ከሆነ
እም፣ እም፣ without ነው?
without contrast ከሆነ አምስት ሺህ okay።
ዘጠኝ መቶ እም፣ እም።
with contrast ከሆነ ደግሞ ይጨምራል። ሶስት ሺህ okay ሶስት መቶ x-ray ስ x-ray ስ
x-ray የ reception ስልክ ልስጣችሁ። system ኡ ዋጋው ዝርዝር የለኝም የለም እሱ። okay እሺ እሺ ግን thank you።
ያን ያህል አይደለም።
እሺ እሺ okay እሺ